ሄሎ
ሄሎ ጤና ይስጥልኝ። አይሰማዎትም ደንበኛችሁ?
ሰላም ደውዬ ነበር። አሁን ከቻሉ እሺ እሺ
አዋኪ ነበር እኔን ወይስ ሰራኛለ እ ምን አሉኝ ደንበኛችሁ?
እ ምን አሉኝ?
ከቻሉልኝ ከሚት ብራንች ነው የምደውለው እሺ እሺ እና አንድ ኬስ ሰጥቻችሁ ነበረ። ሜቢ ሌላ ሰው ነበር ስልክ ያወራኝ።
አዎ አዎ እ ዮናታን ፋሲል አይደሉ ባለጉዳዩ?
አዎ አዎ እሺ አዎ ወደሚመለከተው እኮ አካል እ- ዳ- ተላልፏል።
አዎ፣ ደንበኛው እኔን እየጠበቀ ነው እና ከእናንተ ምላሽ ጠይቄ አዎ።
ቶሎ ላሳውቅህ ብላኝ አንድ case ነበረ።
እሺ እ አዎ ወደሚመለከተው አካል አስተላልፈናል። መልስ እየጠበቅን ነው እኛም እ፣ ደንበኛችን ተመቼ ነው ማለት በጣም late እየሆናችሁብኝ ነው እና ወይ እንዴት ነው የምንሰራው ከእናንተ ጋር አዎ እውነት ነው። system ላይ ትንሽ ችግር ስላለ ነው እናስተካክላለን። ደንበኛችን በመሰለች እኔና አንቺ maybe በስልክ ነው የምናወራው። ደንበኛው ግን እኔ ጋር መጥቶ ፊት ለፊት አዎ።
እየጠየቀኝ ነው። ተቀምጦ ሰዓት አቃጥሎ እኔ ጋር ነው ያለው እና ከእናንተ ደግሞ ምንም አይነት ምላሽ እያገኘው አይደለም።
አዎ እውነት ነው እንረዳውታለን።
ስለዚህ እኮ እንዴት ነው የምንሆነው?
የ system POS ቱን ድጋሚ ማቆም ወይ ደግሞ አሁን ሁለት ነው ያሉ እናንተ የእናንተ ፖስቶች።
አዎ ስለዚህ መጠቀም ላይኖርብኝ ነው ማለት ነው።
እ፣ ትንሽ system ላይ ችግር ስላለ ነው እኮ ደንበኛችን እኛ ከ ወደሚመለከተው አካል አስተላልፈናል። መልስ ነው የምንጠብቀው። ትንሽ ይታገሱን፣ እንደውልሎታለን። ደንበኛውንም ትንሽ